ጤና ይስጥልን ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
እግዚአብሔር ይመስገን። እንትን ኦክሲጅን ነበር የፈለኩት።
እሺ ደንበኛችን የቢጂአይ ID ዎት ይነግሩኛል?
እህ?
የቢጂአይ ቁጥሮትን?
የቪዳን ማለት ID ID አዎ ወይም TIN number የሚያውቁት ከሆነ
TIN number ሁለት ዜሮ ሰማንያ ሁለት ዜሮ ሰማንያ ሰባ ዘጠኝ
ሰባ ዘጠኝ
አስራ ዘጠኝ አስራ ዘጠኝ አስራ ሁለት አስራ ሁለት
ID ም አለ አስራ አንድ ዘጠኝ ስልሳ አንድ
አስራ አንድ ዘጠኝ ስልሳ አንድ
ስልሳ አንድ እየፈለኩሎት ነው። እንዴ መስመር ላይ ይጠብቁኝ። በዚህ ማግኘት አልቻልኩም። ምናልባት ቤቱ የተመዘገበበት ስልክ ቁጥር ይኖሮታል?
ስልክ ቁጥር ዘጠኝ አስራ ሶስት
አስራ ሶስት
ሰላሳ አራት ሰላሳ አራት
ስልሳ ሁለት ሀምሳ አራት ስልሳ ሁለት ሀምሳ አራት ይቅርታ ደንበኛችን፣ በዚህ ስልክ ቁጥር ላገኝ አልቻልኩም። መልሶ የቴሪተሪ ነበር ቲን ነበሩ ይነግሩኛል?
ቲን ነምበር ደግም
ዜሮ ሁለት ዜሮ ዜሮ
ሁለት ዜሮ ሰማንያ ሰባ ዘጠኝ
ዜሮ ዜሮ ስንት አሉኝ?
ሁለት ዜሮ
ሁለት ቁጥርና ዜሮ ነው ወይስ ሁለት ዜሮ
ሁለት ዜሮ ሰማንያ ሰማንያ እሺ ሰባ ዘጠኝ ሰባ ዘጠኝ አስራ ዘጠኝ
አስራ ዘጠኝ
አስራ ሁለት
አስራ ሁለት እሺ አልቻልኩም። text ሲደርሶት የደረሶት የ BG ID የሚል የለም ስልኩ ላይ አዎ እሱን ቁጥር አውጥተው ይነግሩኛል?
እሺ